What was it? Hello?
ሆነ መስለክ ይችላላ።
Hello፣
ሰላም እንዴት ዋልሽ?
እግዚአብሔር ይመስገን። ዶግ ቲዩብ ነው የምትወጣውት?
የሰርግ ኤግዚቢሽን ምናምን
ፕሮግራም እሺ፣
መቼ ነው ፕሮግራሙ? ምንድን ነው?
ፕሮግራም ጥር አስራ ሰባት ሰርግ ነው።
እሺ፣ ልመዝግቦትና አዘጋጆቹ ይደውሉልዎታል መሳተፍ ከፈለጉ።
ምንድን ነው? አይ no no፣ እኔ ያየሁት ማስታወቂያ ሌላ ነው። መኪና መኪና ነበረን እኛ
ኃላፊነት ለመሸለም እና ምንድን ላይ የተፈለገው ብዬ ነበር ለመጠየቅ ነው።
አሁን ለምሳሌ እ፣ ለሰርጉ ፕሮግራም ማቅረብ ከቻሉ እኛ promotion እንሰራለን። እርስዎ መኪና ማቅረብ ይችላሉ ማለት ነው።
የ- የ- እ፣ መቼ ነው ቀኑ?
ጥር አስራ ሰባት ደግሞ አምስት ማለት
እሺ
ደግሞ
ስለዚህ ልመዝግቦትና detail ኡን ከእነሱ ጋር ማውራት ይችላሉ ማለት ነው ከአዘጋጆቹ ጋር።
እሺ እሺ።
እሺ፣ ማንደበረሰቦትን
ፊልሞን
ፊልሞን ማን?
ማጎስ
እሺ፣ ስልክ ቁጥሩ ንገር።
ዜሮ ስልሳ አንድ አስራ አንድ
ሀምሳ ሁለት ሰባ አምስት ሀምሳ ዘጠኝ ሀምሳ ሁለት ሰባ አምስት ሀምሳ ዘጠኝ እሺ፣ እ፣ መኪና ነው አይደለ ማቅረብ የፈለጉት?
አ፣
ማ- ማን ይባላል የድርጅቱ ስም?
ኤፍ ካሬጅ
ኤፍ F Car ነው ያሉት?
አ፣ Carriage wedding carriage
እሺ፣ የት አካባቢ ነው አድራሻችሁ?
ቦሌ
እሺ፣ እሺ፣ እናመሰግናለን። እንደውልላችኋለን። እሺ፣
ናፍቆት